እንዲያጫወት ነው እርስዎ የፈለጉት?
ሄሎ ሰላም ጤና ይስጥልን። ዳንክ ቲዩብ ነው።
እሺ ፕሮግራም ላይ ለመሳተፍ ለመካፈል ነበር።
እሺ ስሞትም አልበል ፀሐይ ከበደ።
ፀሐይ ከበደ።
አዎ እሺ ለአንድ ሰው ነው ወይስ ለ
ለሁለት ሰው
እሺ ስልኮትን ይነግሩኛል?
ዜሮ ዘጠኝ ሀያ እሺ ሀያ ዘጠኝ እሺ ሀያ ስድስት አርባ አራት
እሺ ሁለት ሰው ቅ- ቅዳሜ አስራ ሁለት ሰዓት ነው ክ- የሚጀምረው።
የአሁኑ ቀደም ብሎ ቅዳሜ ነው?
ይገያኙ። የአሁኑ ቅዳሜ መጋቢት አስራ አራት
የሚቀጥለው አይሆንም። በአሁኑ ወደ ክፍለ ሀገር እወጣለሁ።
ወይ አሁን ላይ ነው የእንትን ያደረግነው ያለን። የሚቀጥለው ካለን ደግሞ ሚዲያችንን ይከታተሉ።
እሺ እሺ፣ እሺ መልካም ቀን።
አመሰግናለሁ። እሺ አሜን። እሺ